ሄሎ ቤተሰብ
እ ቤተሰብ ነው።
አዎ
እሺ ካርፊን ካርፊ ነበር እንደውል
ከአርሲ ካርፊ
ኦኬ እሺ ምን ፈል ምን ትልልሽ አዎ፣ አይ በዚህ ሶስት ሳምንት ምንም አይነት ትራንዛክሽን እያየን አይደለም እና ምናልባት በፖስ በፖስ ኦኬ ትናንትና እኮ transaction ነበረን አላየሽው transaction ትናንትና ነበረን transaction ነበራችሁ።
አዎ
እሺ፣ ዘጠኛችን አረጋግጠን መልስ እንደውላለን።
እሺ እሺ
መልስ